ሄሎ ሄሎ፣ እንዴት ነህ?
ሰላም ነው እንዴት ነው? ሁሉ ሰላም ኤፍሬም?
አለ እሺ፣ ምንድን ነው የሚልህ?
እ ተስተካከለልህ?
አሁን አልተስተካከለም። ካለ ቆይ አሁን check እያደረኩ ነው።
እሺ፣
አ- እስካሁን ራሱ እዛኛው እዛኛው የምትሰራው በዚህ አልነበረ እንዴ? እንትና ጋ ጌታሽታ ጋ እ ስትሰራ እ- በዚህ አይደለ በዲሽ አልነበረ የምትሰራው አ እኮ? እንዴት አዲስ ሆነብህ ብዬ እኮ ነው።
ልክ ያለ ከሆነ እኔ ጋር እዚህ ብዙ የሚጠቀመው ልኬ ነበረ በቴሌግራም አሁን እሺ፣
እና ኪኖ ነው የሚቀበለው አሁን ኪኖ ብቻ ነው
እኮ አሁን ሰራልህ አልሰራልህም?
ኪኖ አልሰራል ኪኖ ሌላ ነው እዚህ ጋር በዲሹ ላይ ያለው አይደለም እሺ፣ ኪኖ ብቻ ነው ተቀየረችው አ እኮ እሱ ነው አዲሱ፣ እሱ ነው
እሱ የመጀመሪያው እንዲሆን ነበር ያፈለኩት እኔ የለማ። እሱ አሁን
እ?
የ- የመጀመሪያ በየትኛው ነበር የምትጠቀሙት? እዛ ጌታሽታ ጋ እያላችሁ ከሱ ወይ ትቀበለዋለህ?
በዲሽ ነው ሌላ ኪኖ በዲሽ እኮ እሱን ወይ አድርገዋ አንተ
እ?
ጌሙ አንድ አይነት አይደል እንዴ? እዛም ያለው ጌታሽታ ጋርም ያለው እ፣ እዚህ ያለውም እኮ አንድ አይነት እኮ ነው። አሁን ምን እሺ፣ የተቀየረ እዛ- ነገር አለ?
እሺ ውስ- ውስጡን እዛ ጋር እ- ሌላ ኪሎ አሀ ይሄ ቀዩ ኬኑ ነው ያረካው። ይሄ ቢ- ቢ- ይሄ እኮ ትክክል እኮ ነው። እዛ ይሄ የነበረውን አሁን- እስኪ ላክልኝ።
እሺ ሌላ ኪሎ አሁን እዛ የነበረውን ፎቶ አንስተላክልኝ እሺ እና አሁን ያለውን ፎቶ አንስተላክል።
እሺ